Hello አቤት፣ ጤና ይስጥልኝ።
ቦነስ ላስለቅ ፈልጌ ነበረ በአንድ ወርቄ።
እሺ፣ cashier code ኡን ንገረኝና check ላድርግልህ።
እሺ አስር አርባ ሁለት አስር አርባ ሁለት አርባ ሀምሳ አንድ አርባ ሀምሳ አንድ ሀምሳ አንድ እሺ እ ይሄኛው ተመላሽ የለውም። እንትን ነው አንድ እሺ።
loss ነው ያለው። በእርግጥ ግን odd ኡ አዎ።
ትንሽ ስለሆነ odd ኡ ይሄ total odd የሚለው አለ አይደለ?
አዎ፣ ስኬት አዎ።
total odd ለዛ loss ላደረገው match odd ሲካፈል ከሀያ በላይ መሆን አለበት።
አሀ loss ላረገው ነው።
አዎ አዎ። እሺ ስለደወልክ እናመሰግናለን። መልካም